ኦ እናመሰግንሃለን ጌታችን ሆይ ሃሌሉያ። ከፍ ከፍ እናደርግሃለን ሃሌሉያ ሃሌሉያ። ምስጋና ለአንተ፣ ክብር ለአንተ ነው ጌታ። አምልኮ ለአንተ፣ ስግደት ለአንተ። ስምህ ይክበር። ምን እንልሃለን ጌታ እግዚአብሔር ሆይ ስምህ ይባረክ። ከፍ ከፍ እናደርግሃለን፣ እናመሰግንሃለን። ሰላሙን ጨምሮ ዘልቆ በሕይወቴ ምንጩን አፈለቀ። የእግዚአብሔር ፍቅር በመንፈስ ቅዱስ በውስጤ ፈሰሰ። አስደናቂው ጸጋ ጉልበት የሆነ ሰላም ይሰማኛል ባርኮቱም ደርሶኛል። እግዚአብሔር ለኔ ነው ይጠብቀኛል። ሰላም ይሰማኛል። ባርኮቱም ደርሶኛል። እግዚአብሔር ለኔ ነው ይወ ሃሌሉያ ሰላሙን ጨምሮ ዘልቆ በሕይወቴ ምንጩን አፈለቀ። የእግዚአብሔር ፍቅር በመንፈስ ቅዱስ በውስጤ ፈሰሰ። አስደናቂው ጸጋ ጉልበት የሆነ ሰላም ይሰማኛል፣ ባርኮቱም ደርሶኛል። እግዚአብሔር ለኔ ነው ይጠብቀኛል፣ ሰላም ይሰማኛል ባርኮቱም ደርሶኛል። እግዚአብሔር ለኔ ነው ሕይወት ሆኖኛል። አምላክ ያዘጋጀው ኢየሱስ ያለም ቤዛ ያለም መድኃኒት እንዳልነዋወጥ ወጀቡ እንዳይጥለኝ ኮኖይ መሰረት መንፈሱም ሞልቶኛል፣ በቤቱ ተክሎኛል፣ ዓለም የማይሰጠውን ሰላም ሰጥቶኛል። መንፈሱም ሞልቶኛል በቤቱ ተክሎኛል ዓለም የማይሰጠውን ሰላም ሰጥቶኛል። ሰላሙን ጨምሮ ዘልቆ በሕይወቴ ምንጩን አፈለቀ። የእግዚአብሔር ፍቅር በመንፈስ ቅዱስ በውስጤ ፈሰሰ። ሃሌሉያ አስደናቂው ጸጋ ጉልበት የሆነ ሰላም ይሰማኛል፣ ባርኮቱም ደርሶኛል። እግዚአብሔር ለኔ ነው ይጠብቀኛል፣ ሰላም ይሰማኛል ደርሶኛል። እግዚአብሔር ለእኔ ነው ሕይወት ሆኖኛል። የላቀ ደስታ ዓለምን የሚያትንቅ ሰላም ሰማይ በቃሉ ላመኑት ከጌታ ተሰጥቷል ከሱ ዘንድ ከላይ እኔም ይህን ደስታ እረፍት አግኝቻለሁ እየተደነኩኝ አመልከዋለሁ እኔም ይህን ደስታ እረፍት አግኝቻለሁ እየተደነኩኝ አመልከዋል እኔም ይህን ደስታ እረፍት አግኝቻለሁ እየተደነኩኝ አመልከዋል ሃሌሉያ ሃሌሉያ አሜን ሃሌሉያ ሃሌሉያ በደስታ ላመልከው እጅና ነሳለው የከበረ ስሙን አመሰግናለሁ አመሰግናለሁ ቅዱስ ነው እግዚአብሔር ሁሉን የሚገዛ የነገስታት ንጉሥ የጌቶቹ ጌታ የጌቶቹ ጌታ በደስታ ላመልከው እጄን አነሳለሁ የከበረ ስሙን አመሰግናለሁ አመሰግናለሁ ቅዱስ ነው እግዚአብሔር ሁሉን የሚገዛ የነገስታት ንጉሥ የጌቶቹ ጌታ የጌቶቹ ጌታ ሃሌሉያ ቅዱስ ነው ሃሌሉያ ኦ ሃሌሉያ ቅዱስ ነው ማስተዋሉ የማይመረመር ቅዱስ ነው በሰማያት በክብር የሚኖር ቅዱስ ነው ለዘመኑ ፍጻሜ የሌለው ቅዱስ ነው ብርሃንን የተጎናጸፈ በደስታ ላመልከው እጄን አነሳለሁ ኦ የከበረ ስሙን አመሰግናለሁ አመሰግናለሁ ቅዱስ ነው እግዚአብሔር ሁሉን የሚገዛ የነገስታት ንጉሥ የጌቶቹ ጌታ ጌቶች የከበረ ስሙን አመሰግናለሁ አመሰግናለሁ የከበረ ስሙን አመሰግናለሁ አመሰግናለሁ Say, say, say, say. Say, say, say. Say, say, say, say, say, say. ይህን የክብር ስምህ ልጥራው ይህን የክብር ስምህ ልጥራው ይህን የክብር ስምህ ልጥራው ይህን የክብር ስምህ ልጥራው ይህን አዳኙን ስምህል ጥራው ይህን አዳኙን ስምህል ጥራው ይህን አዳኙን ስምህል ጥራው ይህን አዳኙን ስምህል ጥራው ይህን ፈዋሹ ስምህል ጥራው ይህን ፈዋሹ ስምህል ጥራው ይህን ፈዋሹ ስምህል ጥራው ይህን ፈዋሹ ስምህል ጥራው ይህን የክብር ስምህል ጥራው ይህን የክብር ስምህል ጥራው ይህን የክብር ስምህል ጥራው ይህን የክብር ስምህል ጥራው ይህን የክብር ስምህል ጥራው ይህን የክብር ስምህል ጥራው ይህን የክብር ስምህን ልጥራው ይህን የክብር ስምህን ልጥራው ሃሌሉያ ይህን አዳኙ ስምህን ልጥራው ይህን አዳኙ ስምህን ልጥራው ይህን አዳኙ ስምህን ልጥራው ይህን አዳኙ ስምህን ልጥራው ይህን የክብር ስምህን ልጥራው ይህን የክብር ስምህን ልጥራው ይህን የክብር ስምህን ልጥራው ይህን የክብር ስምህን ልጥራው ሃሌሉያ ይህን የክብር ስምህን ልጥራው ይህን የክብር ስምህን ልጥራው ይህን የክብር ስምህን ልጥራው ይህን የክብር ስምህን ኦ ይህን አዳኞ ስምህን ልጥራው ይህን አዳኞ ስምህን ልጥራው ይህን አዳኞ ሃሌሉያ ይህን አዳኞ ስምህን ልጥራው ይህን ፈዋሹን ስምህን ልጥራው ይህን ፈዋሹን ስምህን ልጥራው ይህን ፈዋሹን ስምህን ልጥራው ይህን ፈዋሹን ስምህን ልጥራው ኦ ሃሌሉያ ሃሌሉያ ሃሌሉያ ይህን የክብር ስምህን ልጥራው ይህን የክብር ስምህን ልጥራው ይህን የክብር ስምህን ልጥራው ይህን የክብር ስምህን ልጥራው ይህን አዳኙ ስምህን ልጥራው ይህን አዳኙ ስምህን ልጥራው ይህን አዳኙ ስምህን ልጥራው ይህን አዳኙ ስምህን ልጥራው ኢየሱስ ኢየሱስ ኢየሱስ ኢየሱስ ኢየሱስ ኢየሱስ ኢየሱስ ኢየሱስ ኢየሱስ ኢየሱስ ኢየሱስ ኢየሱስ ኢየሱስ ኢየሱስ ኢየሱስ ኢየሱስ ኢየሱስ ኢየሱስ ኢየሱስ ሃሌሉያ አርማችን ነው። ኢየሱስ ኢየሱስ ኢየሱስ ኢየሱስ ኢየሱስ ኢየሱስ ኢየሱስ ኢየሱስ ኢየሱስ ኢየሱስ ኢየሱስ ኢየሱስ ኢየሱስ ኢየሱስ ኢየሱስ የእኛ አርማ እሱ ነው። ሃሌሉያ ኢየሱስ ኢየሱስ ኢየሱስ ኢየሱስ ኢየሱስ ኢየሱስ ኢየሱስ ኢየሱስ ኢየሱስ ኢየሱስ ኢየሱስ ኢየሱስ ኢየሱስ ኢየሱስ ኢየሱስ ኢየሱስ ኢየሱስ ኢየሱስ ኢየሱስ ኢየሱስ ኢየሱስ ኢየሱስ ኢየሱስ ኢየሱስ ማን አለ ወዴት አለ ይናገር ካለ በግርማ በክብር ኢየሱስን የመሰለ ከቶ ማን አለ ማን አለ ወዴት አለ ይናገር ካለ በግርማ በክብር ኢየሱስን የመሰለ ከቶ ማን አለ? የክብር ጌታ ሃሌሉያ፣ የክብር አምላክ እግዚአብሔር ስም ይባረክ። ስምህ ከፍ ከፍ ይበል። ሃሌሉያ